ከአንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ
We brana usek, we brana usek, nalivas. We brana usek, we brana usek, nasijas. We brana usek, we brana usek, nalivas. We brana usek, we brana usek, nasijas. ጀምር እስክትወጣ ድረስ አይን ከሚይዝ ነገር ጀምር ጀምር ሰማይ ዳመነ አጉረመረመ ሊትል ነው መሰለ ዝና ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ ማዝሮ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱን አቤት ኖረሽ ብታይ ገብቼ ከፍኙን ገሉም ብለኩሰው ለካ ቢነድ እሳት አይሞቅም ያለ ሰው በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ
ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው We brown outside, we brown outside, no leaves. We brown outside, we brown outside, I see you. We brown outside, we brown outside, no leaves. We brown outside, we brown outside, I see you. ጀንበር እስክትመጣ ድረስ አይን ከሚይዝ ነገር ጀንበር ጀንበር ሰማይ ዳመነ አጉረመረመ ሊትል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ እምዬ ኢትዮጵያን አንቺ የፍቅር አገር ምሰሶ የዘመመን ሆነሽ ዓለም አገር ለብሼ ብተኛን እንቅልፍ የለኝ ማታ አጣሽና ልቤን ካለሽበት በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ
ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይምጡ ማዕድናት ሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም
አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት